ያው ጤናችን ቤት ቤት አብሮ ይስጥልን። ጥቂት አላበራልኝ ብሎ ካሸር ኮድ የለም እንደነበር።
እሺ ካሸር ኮድ ንገረኝ።
እሺ
እየሰማሁ ነው።
እሺ አስራ ሁለት አስራ ሁለት ሰባ ሁለት ሰባ ሁለት አምሳ ሀምሳ ስልሳ አንድ
እሺ ሶስት መቶ አርባ ብር አሸናፊ ሆናል።
ሶስት መቶ አርባ ብር።
አዎ እሺ።
እሺ እሺ ሌላም አለ ይቅርታ።
እሺ ይቻላል።
እሺ አስራ ሁለት አስራ ሁለት
ሰባ ሁለት ሰባ ሁለት አምሳ ሀያ ዘጠኝ ሀምሳ ሀያ ዘጠኝ እሺ ይህም እንደዛው ሶስት መቶ አርባ ብር አሸናፊ ነው።
እሺ አሁንም አለ አንድ እሺ
አስራ ሁለት እሺ ሰባ ሁለት ሰባ ሁለት አምሳ ሀምሳ ዜሮ ስድስት
ዜሮ ስድስት እሺ ይህም እንደዛው ሶስት መቶ